ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ መልካ
ብር እዚሁ አድርጌ አልመጣኝም ወደ አካውንት ቤት ቤት ላይ
ኦኬ ይሄ ነው የቤት ቤት ቁጥርህ
ቁጥሩን ይሄ ነው ይሄ ነው
እሺ ቼክ እያረኩልህ ነው ስንት ብር ነበር
ሁለት ሁለት ሺህ ነው
እሺ ቼክ እያረኩት ነው ጠብቀኝ አንዴ
ሁለት ወደ ነው
እሺ እሺ ሄሎ
ሄሎ ሁለት ሺህ ብር ወደ ሱዳይሲ account ገብቷል።
አዎ ወደዛ ገብቷል። ወደ ቴሌ ብር አይደል?
አዎ ወደ ቴሌብር ነው በ application አዎ፣ በ application check አድርገው። message አላከም ግን ገብቷል።
እሺ እሺ እሺ